ሄሎ አሁንስ ይሰማሻል?
ሄሎ፣
ሄሎ
አቤት እ፣ አሁንስ ይሰማል?
እ ደህና ናችሁ ሆይ?
እ፣
ደህና ናችሁ ሆይ? በዲያ ሄሎ
ስልካ ስልክ ይሰራል ኋላ ልደውልሽ።
እ?
ስልካችሁ ይሰራል ኋላ ኋላ ልደውልሽ። የሆነ እየተንቀሳቀሰ ስለሆነ ነው። መኪና ታክሲ ውስጥ ነኝ።
እንግዲያስ መኪና ውስጥ ነኝ ነው ወደ ቤት እየሄድኩ እደውልሻለሁ። አታጥፉታ፣ ደውል።
አታጥፉታ። ስልካችሁ እያጠፋችሁት መቼ በቃ እደውልልሻለሁ።
አጉታ ተሰናት አይደልን ምለው የሰነበተች እሺ፣ አታጥፉ፣ እደውልልሻለሁ።
እሺ